ስለማይበጅ የምን መለማመጥ መተው እንጂ አልገደድ እኔ በቃኛ እንግዲህ ልሂድ በቃኛ ለሚቀዳ ወዳጅ ለማይበጅ የምን መለማመጥ መተው እንጂ እያረሩ መሳቅ አስለመደሽኛል። ዛሬ አባር ትዕግስት ብሄድ ይሻለኛል። አገር ሰላም ይሁን ከሪን አልኩራጌ ጤና ይስጠኝ እንጂ አላጣም ፈለጌ አብሮ መኖሩን ለኛ ካላለልን እስኪ ሞክረው ደግሞ ተለያይተን አብሮ መኖሩን ለኛ ካላለልን እስኪ ሞክረው ደግሞ ተለያይተን አልማለርም ጌታዬ ስለቀረብኝ ብቻዬ ከአንቺ መኖሩን በብቶኛል ብቸኝነት ሻለኛል ብቸኝነት ብቸኝነት ሻለኛል ብቸኝነት ከየሆነው ከአገሩ ከየሆነው ከአገሩ አልገደድ እኔ በቃኛ እንግዲህ ልሂድ በቃኛ ለሚቀዳ ወዳጅ ለማይበጅ ይህን መለማመጥ መተው እንጂ አልገደድ እኔ በቃኛ እንግዲህ ልሂድ በቃኛ ለሚቀዳ ወዳጅ ለማይበጅ ይህን መለማመጥ መተው እንጂ ሳርገናል ተጣልተን ከአንዴም ሁለት ሶስቴ እየተበደልኩኝ ይቅኝ ልበስንት ሰዋይንም ነበር አስታራቂ መቶ ጸባይሽ ቢያውቀው በኔ ቦታ ገብቶ አብሮ መኖሩን ለኛ ካላለልን እስኪ ሞክረው ደግሞ ተለያይተን አብሮ መኖሩን ለኛ ካላለልን እስኪ ሞክረው ደግሞ ተለያይተን አላማለርም ጌታዬ ስለቀረብኝ ብቻዬ ከአንቺ መኖሩን በበቶኛል ብቸኝነት ሻለኛል ብቸኝነት